hello ጤና ይስጥልኝ Best Bet ዮርዳኖስ ነኝ።
cashier code ልንገርሽ እና result ticket እሺ result ticket እሺ result አስራ ሶስት ቆይ አንዴ ደንበኛችን ticket number አዎ cashier cashier code ልንገር እሺ አስራ ሶስት ደንበኛችን አስራ ሶስት
ሃምሳ አራት ሀምሳ አራት
አርባ ዘጠና አንድ አርባ ዘጠና አንድ እሺ ቆይ ሀይሎት እያየሁት ነው እሺ ደንበኛችን ጥያቄዎት ምን ነበር
result ነጭ በአረንጓዴ አላስቀምጠዋል እና result ኡን አልጠቅም ነጭ የሆነው ቆይ check ላድርግልዎት postponed ከሆነ ሀያ አራት ሰዓት ይጠብቃሉ check ላድርግልዎት postponed ደንበኛችን ጨዋታ postponed ስለሆነ ከሀያ አራት ሰዓት በኋላ ይገባሉታል ያሸነፉ okay እሺ